ጤና ይስጥልኝ። ማከል እባክዎን ልርዳዎት?
እንትን የሆነ ነገር መጠየቅ ፈልገን ነበረ። እናንተ ይኸው ቦታውን ምናምን የሚነገሩት እንትን ነው አይደል?
ምን አሉኝ?
ቦታው ቦታው አንድ ቦታ ፈልገን ነበረ እና እ፣ የእናንተ እንትን ነው ቦታውን የምነግረው። አሁን እ፣ የሆነ ቦታ ጠፍቶብኝ እሺ፣ የምን
እንትን ይሄ የካ እ፣ የካ ኮንዶሚኒየም ፕሮጀክት እ፣ one የሚባል የት አካባቢ ነው?
okay፣ ይቅርታ፣ እሱ አፋላጊ ስምንት አንድ ሁለት ሶስት ነው። እሱ ስምንት አንድ ሁለት ሶስት ስምንት አንድ ሁለት ሶስት እሺ እሺ፣ እናመሰግናለን።